ሄሎ
ስጥልን ጤና ይስጥልኝ በሽ ቤት
ይባስ በስ ቤት ሶስት መቶ ብር አሁን ብቻ እሺ
የባላንሱን አያወጡም እህ
ብሩም አያሳዩም።
ዲፖዚት ነው ወደ ቤት ቤት ደስ- አካውንት ነው የላከው እ?
ወደ ቤት ቤት አካውንት ነው የላከው
አዎ ቤት ቤት በኮንት ነው እ፣ አስገብቼ እሺ እስኪ አንዴ ቤት ቤት ቁጥርህን ንገረኝ
እ፣ እነዚህ ቁጥሩ እ እነዚህ ቁጥሩ ነው
ቤት ቤት አካውንት የከፈትክበት ስልክ ቁጥር እ፣ ዜሮ ዘጠኝ አስራ አምስት አስራ አምስት
እ፣ ሀምሳ ዘጠኝ ሀምሳ ዘጠኝ አርባ ስድስት ዘጠና ዘጠና አምስት አምስት እሺ አዎ
እም፣ ሶስት መቶ ብር ነው ያልከኝ አዎ ሶስት መቶ ብር ነው ያስገባሁት
እሺ መቼ ነው ያስገባኸው
ዛሬ ከሶስት ሰዓት ወይ ሁለት ሰዓት ገደማ። ዛሬ መቼ ዛሬ ነው አዎ
እንትን ነው ምንድን ነው እሺ deposit ነው ያልከኝ አ?
አዎ እሺ እሺ እሺ ጠብቀኝ እሺ ጠብቀኝ ፊልድ ነው ሄሎ
አቤት ገብቷል አሁን
አሁን ገባ አዎ check አድርጎ account ን
እሺ እሺ እሺ thank you ታንኪዩ እሺ አመሰግናለሁ